ጤና ይስጥልን።
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን። ምን ልርዳዎት አባት?
ተስፋዬን ፈልጌው ነበረ እና ስልኩን መውሰድ እችላለሁ?
እሺ ዜሮ ዘጠኝ አስራ አንድ ቆይ አንድ ጊዜ የነማ ቤት ዜሮ ዘጠኝ አስራ አንድ hello hello hello
ዜሮ ዘጠኝ አስራ አንድ እሺ
ሀያ ስድስት እሺ ዜሮ ዘጠኝ ዘጠና
ዘጠና እሺ እሺ አሁን ቴሌግራም ላይ ገብቼ hi እለውና አገኘዋለሁ። እሺ አመሰግናለሁ።
እኛ እናመሰግናለን።